hello ጤና ይስጥልን። Donkey Tube ነው።
ጤና ይስጥልኝ። ጤና ይስጥልኝ።
Donkey Tube ነው።
አዎ ጤና ለመመዝገብ ይስጥልን። Donkey Tube ነው።
አወኩኝ።
እሺ፣ አራተኛ ዙር ወጌሻ ዩቲዩብ ስልጠና እየመዘገብን ነው። ስሞትን ማን ልበል ፍቅርተ
ፍቅርተ ማን አሉኝ?
ድረስ
ፍቅርተ ድረስ
ማን? ይቅርታ ድረስ ድምፅ ድረስ ትንሽ ድረስ ቋል።
ድረስ ፍቅርተ ማን?
ፍቅርተ ድረስ ድረስ። እሺ፣ ስልክዎትን ይነግሩኛል?
እሺ አስራ እሺ፣ ሶስት
okay፣ አስራ ሁለት
እሺ።
ዘጠና ሰባት
ዘጠና ሰባት ሰማንያ ስምንት
ሰማንያ ስምንት ከየት አካባቢ ነበር የደወሉልን?
ከጎተር
hello
ጎተራ
አንሳሳች ነው አይሰማም ስልክስ
hello ጎተራ። እሺ ማስታወቂያውን ከምን ላይ ነበር ያዩት?
ዩቲዩብ ላይ ማስታወቂያውን ከምን ላይ ነበር ያዩት?
ዩቲዩብ ላይ
ዩቲዩብ ላይ። እሺ በአካል ነው ኦንላይን ለመማር ያሰቡት?
እም፣ ኦንላይን ነው
hello ወይ ትንሽ ወይ ድምጽ ይቆራረጣልና ይቆራረጣል። ኔትወርክ ነው በአካል ነው ኦንላይን ለመማር ያሰቡት?
እ፣ በአካል እሺ በአካል ነው ኦንላይን ለመማር
በአካል በአካል
እሺ የሶስት ወር ኮርስ ነው። ሰኞ፣ ሮብ፣ አርብ። hello ወይ እየሰማሁሽ
እሺ ሰኞ፣ ሮብ እ፣ ሰኞ፣ ሮብ፣ አርብ ወይ ማክሰኞ፣ ሐሙስ፣ ቅዳሜ በሳምንት ሶስት ቀን ነው የሚሰጠው። ስልጠናውንም የምንሰጠው ሀያት ተስፎ ሲኒማ በሚገኘው አዳራሻችን ነው በ credit ማየት hours ሰባት መቶ ሀያት ተስፎ ሲኒማ ሀያት
አዎ እሺ እሺ
በ credit hours ሰባት መቶ ሀምሳ ብር ነው
okay የምንሰጠውም credit hour ሀያ ነው አስራ አምስት ሺህ ብር ማለት ነው።
okay እሺ ሰዓት
መቼ ሊመዘገቡ አሰቡ እርሶ?
እም፣ ቅዳሜ
ቅዳሜ አ
እሺ እንደዛ ከሆነ እስከ የካቲት 25 ለሚመዘገቡ ተማሪዎች discount አለው
okay
አስር ሺህ ብር ማለት ነው።
okay ቅዳሜ ይመዘገባል።
እሺ ይችላሉ። እናመሰግናለን።
ሰዓት ከስንት እስከ ስንት ሰዓት?
ከአስራ አንድ ተኩል እስከ አንድ ተኩል ከአስራ አንድ ከሰላሳ
እስከ አንድ ተኩል አንድ ሰዓት ከሰላሳ እሺ እሺ እሺ እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
እም፣ ቦታውንስ እንዴት ብዬ ልምጣ ትነግሪኛለሽ?
ሀያት ተስፎ ሲኒማ
አዎ okay ሀያ ስድስት ሌላ እንትን አለው ምልክት ምናምን